ጤና ይስጥልኝ። ለስፖርት ነው እባክዎ የምንረዳው?
ለማውጣት ፈልጌ ነበር እና እምቢ አለኝ።
withdraw ለማድረግ ነው?
አዎ እሺ አሁን በምነግሮት መሰረት እ, ማድረግ ይችላሉ።
እኮ አሁን ልኬላቸውም ልኬላትም እኮ እንትን አላለችልኝም።
ቴሌግራም ላይ እሺ፣ ስም- ስልክዎትን ይንገሩኝ።
የ- አሁን ቴሌግራም የላኩበት አዎ
ስ- ሀምሳ ስድስት ሰማንያ ሀምሳ ስድስት ሰማንያ አርባ ሶስት ሀያ ሶስት እ?
withdraw code ነው የሚልኩት። መች ላኩ withdraw code? referral code እኮ አላልነውትም። withdraw code ነው ያልነውት እኛ።
እኮ ልኬዋለሁ አርባ ሁለት ይሄኛው ስምንት withdraw አስራ ኮድ ሁለት አይደለም፣ አስር digit ነው እ።
withdraw code እ?
እና በ SMS ነው የሚመጣለት።
ምን- ምን እንዴት ነው? ቆይ እስኪ ንገሪኝ እስኪ።
referral code አይደለም፣ wallet ውስጥ ይገባሉ።
ቆይ እስኪ። wallet ላይ ልግባ